ያው ሰላም ጤና ይስጥልኝ ቤስት ቤስ ከራጤና ኮብላዳ ሰላም ሰላም ሰላም አዎ ሰላም ጤና ይስጥልኝ የደወልኩት ምን እናት ነው ሄሎ ይመስገን አቤት ሄሎ
አቤት አይሰማም ደንበኛችን ለጋችን ሰላም ነው አለን እግዚአብሔር ይመስገን ምን እንርዳው
እ፣ የሆነ ብር ሁለት መቶ ሃምሳ በተደረው ብዬ ልቦስ ልቦስ ብዬ ይኸው ከሱ- ከስልክ ወጣ የመጫወቻ ጌምን አልደረስም ሁለት መቶ
ሁለት ማታ መቶ ሀ ሀ ሀ ማታ ሲሰጥ ጠብቁ አንድ እሺ ቼክ ያደረግ ነው በዚህ ቁጥር ነው አይደለ አ በስልክ ቁጥር ነው። አመሰግናለሁ።
ጠብቁ እሺ መስመር ላይ አንዴ
እሺ እምባር ያው ሲልገው ደለም ብርስ سمعت الكلام كان حاجه ثانيه
ሄሎ
اه ሄሎ ابي
ሁለት መቶ አቤት።
ብር ነው አይደለ
ها እሺ አሁን የቤት ቤት አካውንቱን ቼክ ያርጉ። እሺ ገቢ ሆኗል። እሺ
ገቢ ሆናል። አመሰግናለሁ አመሰግናለሁ። ሌላም ብር ተሳስቶ ነው ሌላ እ እሺ ስ- ሲስትር የኔ ስልክ
እሺ ይሄ ጓደኛ ነው እ፣ አስተካክል ካርንም ምን አልከኝ? ይቅርታ ደንበኛችን ምን እንዳሉኝ አልሰማሁትም። ምን አሉኝ?
ሌላ ሌላ ብር ሌላ ብር ተሳስታል። ቁጥሩ ንገረኝ እ፣ ቁጥሩ ጠብቅ።
ንገሩኝ።
ቁጥሩ ሀ ሀ ሲረስተኝ እሺ
ድቦስ እሱም ወትድረው ብዬ ሌላ ስልክ ገባ። የኔ ስልክ ፈልጎ አንድ ቁጥር ስህተት ገባ።
አሀ በስተት አስገቡ።
ሀው ስልኩም አይሰራም። ደውዬ ስልኩም አይሰራም። ዝግ ነው።
አዎ ደንበኛችን የለ ወደዛ ከገባ ምንም ማድረግ አንችልም። እሺ እኛ
እሺ እሺ እሺ እሺ ወደዛ ከገባ ምንም ማድረግ አንችልም።